ሄሎ
ያው ናትናኤል እንዴት ነህ?
ሰላም ነው ጄሪ።
አለን እግዚአብሔር ይመስገን። እሺ ምንድን ነው የሆነው? ትኬቱ ለሰውየው ተሰጠው ነው የተቀደደብህ ወይስ ምንድን ነው የሆነብህ?
አዎ እንትኑ ልጁ ቀ- ከሰጠሁት በኋላ የለም እሺ
ከእንትኑ scan የምትደረበውን part ቀዷት ነበረ ተቀዳበት እሺ።
ነበር።
እሺ ከዛ መልሼ ስ- scan ሳረግለት እምቢ አለ። አ- ID ውንም ከትቼ ስሞክረው እንደገና ለማውጣት እሺ ID ው አለ ID ው ይታያል።
ይታየኛል። አዎ፣ on ብሎ እኮ አለ እንገርሽ አይዲው ፕሪንት ማድረጊያውን ነው ያወጣኸው?
print ለማድረግ አይወጣም። ቁ- ID ውን ጽፌው እ print ሲለው ሌላ ጽሁፍ ያመጣል። አይቀበልም።
እሺ ID ዋን ጻፋትና ከዛ ኢንዲስክ ላክልኝ።
እሺ፣ ቶሎ በል እሺ፣ አሁንም ሰዓት እየሄደ ስለሆነ። አዎ ሁለቱንም አንድ ላይ ላከልሽ?
ሁለት ኬክ ነው
አይ አንድ ነው።
እ- የትኬቱና ኦኬ፣ ኤኒ እሺ።
ዲስኩን ማለት አዎ ነው።
ኤኒ ዲስክ ብለህ ጻፍበትና ኤኒ ዲስክ እና አይዲዋን ደግሞ ጻፋትና ላክልኝ።
እሺ።
እሺ እሺ